ጤና ይስጥልኝ። አሪፍ ነኝ። ማለት ነው ባኩም ብርዳው
ሰላም
ሰላም።
እንትን ወደ ኦል ስፖርት ቢሮ አስገብቼ ከዛ እሺ በኋላ ግን አልመጣልኝም።
እሺ ከም ከቴሌ ብርም ተቆርጠዋል።
እሺ ኦል ስፖርት ጋም የለም።
እሺ ደንበኛችን ስንት ብር ነበር?
ዘጠና ስምንት
እሺ መቼ ነበር የሞከሩት?
ከአንድ ሰዓት በኋላ መሰለኝ ወይም ከ- ከአንድ ሰዓት በኋላ ዛሬ ማለት ነው።
አዎ ዛሬ
እሺ ቴሌብር የሚጠቀሙበት ቁጥር አሁን የደወሉበት ነው?
አይደለም እሺ ቁጥሩን ይንገሩኝ።
አስራ አራት
መስመር ላይ ያሉ
አዎ
እሺ ቁጥሩን ይንገሩኝ።
አስራ አራት አስራ አስራ አምስት ዜሮ ዘጠኝ አስራ አምስት ና ና ዜሮ ዘጠኝ አስራ አራት አስራ አራት አስራ አምስት አስራ አምስት ሀምሳ ሀምሳ ሶስት ሀምሳ ሀምሳ ስምንት ሀምሳ ሶስት
ሀምሳ ሀምሳ ስምንት ነው ያሉኝ መጨረሻውን ሀምሳ ሶስት ሀምሳ ሶስት ሀምሳ ሀምሳ ሶስት አዎ እሺ የተመዘገበበትን ስም ይንገሩኝ።
ተክለ ሃይማኖት ታደሰ
እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን በምንሰጦት ስልክ ቁጥር screenshot አንስተው ወደ ቴሌግራም account ኣችን ይላኩልን።
ምን አልሽኝ?
አሁን ስልክ ቁጥር እንስጡና አዎ ከቴሌብር የተላከሎትን መልዕክት አንስተው ወደ እኛ ቴሌግራም account ይላኩልን።
በቴሌግራም ነው።
አዎ
አዎ።
ቁጥሩን ልስጦት የያዙ ምን አሉኝ?
እንትና
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት
አስራ ሶስት
ዘጠና ሁለት አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት
አዎ ልክ ኖት። በዚህ ይላኩልን። ሲልኩ ስምና ስልክ ቁጥርም ያስቀምጡልን።
እሺ እሺ ልካለሁ።
ሌላ ምረዳዎት ነገር አለ?
የለም
እሺ ስለ ደውሉ አመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም ምሽት።